ሄሎ ሄሎ አልሐምዱሊላህ አልሐምዱሊላህ እ ሄሎ ጤና ይስጥልኝ። ሊንስቶ ነው።
አልሐምዱሊላህ አብሮ ይስጥልን።
እንደምን ሆንስ?
አልሐምዱሊላህ አልሐምዱሊላህ እ፣ ወደ ፍሊንስቶን ሆምስ ነው የደወሉት?
አልሐምዱሊላህ በ- በሽሮ ነው ብዬ ነው።
እህ
አልሐምዱሊላህ በሽሮ በሽ ብዬ ነው። አልሐምዱሊላህ ምን አሉኝ? ይቅርታ።
ማመዳለሽ አሜር ወደ Flintstone Homes ነው የደወሉት። የአፓርትመንት ሽያጭ እና የአክሲዮን ሽያጭ አለን። ምን እንርዳዎት?
ማመዳለሽ ማመድ እ
ማመዳለሽ ማመድ